hello ጤና ይስጥልን ቤት ቤት አብሮስ እንትን ትላንትና ኦንላይን እንትን ብዬ save አድርጌው ነበር አልመጣለኝ።
ምን ሆነ ያልመጣልህ?
እንትን ነው የሚለኝ የሆነ እንትኖቹን period ምናምን ይለኛል።
ምንድን ነው እኳ
ኳስ እሺ፣ ትኬቱን ያልመጣልህ bet list ውስጥ ገብቼ የለም።
የቆረጥከውን ትኬት ነው ማግኘት ያልቻልከው?
አዎ
bet list ላይ ያያው።
አዎ የለም።
OK check bet check bet የሚለውን አይተከዋል? እዛ ከፊት ለፊት account ላይ እንትን አልያዝኩትማ እዛው save ስላደረኩት።
OK ኮዱን አዎ
ይህ ስልክ ነው የደወልክበት?
አዎ
ትናንት ነው።
አዎ
የቤት ቤት ቁጥር ይሄ ነው አይደለ? የቆረጥክበት ትኬት አዎ
ስንት ጊዜ ነው የቆረጥከው ትኬት? አርባና ሀምሳ ብር እ አርባና ሀምሳ ብር ነው።
አዎ እ
ላክልህ ትኬቱን ቴሌግራም ላይ አዎ አዎ እሺ እ hi በለኝ እሺ፣ ቴሌግራም ላይ እና ትኬቱን ላክልኝ በለኝ እና ጻፍ እሺ። ብዙ contact ስላለ ቴሌግራም ላይ ልግባ።
አዎ እሺ
አንቺ ፓተሩን አላውቀውም። ያለሽ
ቴሌግራም ላይ ሀይ ያው ብዬሻለሁ። ማይ እሺ ገዛኸኝ አለበት የሚለው ነው። ገዛኸኝ እ?
ነው ማን አዎ።
በል ገዛኸኝ ገዛኝ። አዎ
እ አየኸው አሁን።
ያ ደርሶኛል። በቃ check አደርገዋለሁ። እሺ እሺ እሺ፣ እናመሰግናለን ስለደወልክ። መልካም ቀን።
እሺ ለሁላችሁ እሺ